ሄሎ
ጤና ይስጥልኝ።
Hello አብሮ ልብስሽ hello ይሰማል? አቤት ነገ ትሄዳ- ትመጣላችሁ እንደ ሰፈሩ እንትን ትላላችሁ ሰፈር- ወይስ በዓል ስለሆነ እ።
ሰፈር አካባቢ ከሞሉ location እንመጣለን።
እኮ አይ ለመሙላት ስለነበረ ይችላሉ? አዎ ስለዚህ ነገ ትሰራላችሁ አዎ፣ ቢሮ ነው የማንሄደው።
እኮ ቤት ሰፈር ግን እንመጣላችሁ።
አዎ ይቻላል። order ያርጉ።
እሺማ፣ እሺ።